አለሁ የበረታውን ክንድን ያየው ድጋፍ ሆነኝ ጉልበት አቅሜ እስካሁን አለሁ በቤት ቆሜ ምን ያስፈራኛ ለምንስ ልስጋ አንተ እያለህ ሁሌ ከኔ ጋር ተስፋዬ ብዬ የታመንኩህ የዘላለም ትንበትኛል ኢየሱስ ኢየሱሴ ክብሬ ነህ ለኔ ሞገሴ ጌታዬ መድኃኒቴ ባንተ አርፋለች ሕይወቴ ኢየሱስ ኢየሱሴ ክብሬ ነህ ለኔ ሞገሴ ጌታዬ መድኃኒቴ ባንተ አርፋለች ሕይወቴ ዙሪያዬን ሁሉ ጨለማ ይቼ እንዴት ይነጋል ብዬ ፈርቼ እጄን አንስቼ አይኔን ሳቀና ችግር ሄደ ጎህ ቀደደና ከኔ ያላኝም አንድም በጎነት ይሄ ነው ብዬ የምኮራበት ስለበዛ እንጂ ምረት ባርኮትህ የተጠበኩት ያለሁ በቤት ኢየሱስ ኢየሱሴ ክብሬ ነህ ለኔ ሞገሴ ጌታዬ መድኃኒቴ ባንተ አርፋለች ሕይወቴ ኢየሱስ ኢየሱሴ ክብሬ ነህ ለኔ ሞገሴ ጌታዬ መድኃኒቴ ባንተ አርፋለች ሕይወቴ መሸሻ ላይሆን ለእኔ ማረፊያ ላያስጠልለኝ ከችግር ካፊያ ድጋፌ አልኮ ሸምበቆ ሆኖ አቆሳሰለኝ ጎዳኝ ተሰብሮ አንተ ግን ጌታ በሁሉ ቦታ ያልተለዋወጥክ እንደ ሁኔታ የተደገፍኩ መታመኛዬ እንዳንተ የለም ተስፋ ትላይ ኢየሱስ ኢየሱሴ ክብሬ ነህ ለኔ ሞገሴ ጌታዬ መድኃኒቴ ባንተ አርፋለች ሕይወቴ ኢየሱስ ኢየሱሴ ክብሬ ነህ ለኔ ሞገሴ ጌታዬ መድኃኒቴ ባንተ አርፋለች ሕይወቴ ቃላት የለም የሚገልጸው ስልጣን ክብር ትልቅ ነው። ሰማያት ከቶን ይዘው አይችሉም አንተን ሊደርሱ ወሰን የለውም ዙፋን ከፍ ያለ ታላቅ መንበር ገናና የማትረታ ሁልጊዜ የሁሉ ጌታ ለዘላለም ትገዛለህ ጅማሬ ፍጻሜ የለህ ሕያው ነህ አልፋ ኦሜጋ ክብርህን የማታስነካ ከሰማይ ስለኔ ወርደህ ሕይወትን ነፍስህን ሰጥተህ ያዳንከኝ በደግነትህ ዘመኔ ይለቅ በቤትህ ቃላት የለም የሚገልጸው ስልጣን ክብር ትልቅ ነው። ሰማያት ከቶን ይዘው አይችሉም አንተን ሊደርሱ ወሰን የለውም ዙፋን ከፍ ያለ ታላቅ መንበር ገናና የማትረታ ሁልጊዜ የሁሉ ጌታ ለዘላለም ትገዛለህ ጅማሬ ፍጻሜ የለህ ተተካ ከሰማይ ስለኔ ወርደ ሕይወትን ነፍስህን ሰተ ያዳንከኝ በደግነት